ሄሎ
ሄሎ ሄሎ አስቻለው አብ- አቤት ዴቡና አሁን እ እ ዴቡና አሪፍ ነው ያለኸው?
አ እሺ አገናኘኝ ነው።
እ እሺ ቆይ እንኪ እናት አንድ አገር እ ሄሎ
ዴቡና አሪፍ ሰው ሄሎ ዴቡና አይደል?
ሄሎ
እሺ
ሄሎ ሄሎ
እሺ አሁን ይሰማል
እሺ ሬስቶራንት አንድ ሰው አቅርብልኝ።
ሬስቶራንት ሰጥቶኛለን እ- እሺ እሺ አባ በኦ- ከቢዩ ነበር በ order ነበር መቶ አንድ ዘጠና ሀምሳ ሰባት order አልተቀበላችሁ ተቀብለናል
ተቀበላችኋል?
አዎ እሺ ቆይ ብዬ ከዚህ በኋላ
እ አንድ ደቂቃ
በቃ ቶሎ ስጡት። እሺ ሰዓት እየሄደ ስለሆነ ችግር የለውም ቀድሞ ስለመጣ ነው ሳይታዘዝ ስለሚደረስ
እሺ እሺ